ጤና ይስጥልኝ አርፌ ሳኔ ባኮ ልርዳ
ጤና ይስጥልኝ አርፌ ከአስር ቀን በፊት withdraw ያደረጉት እስካሁን አልመጣም። ይህን ያህል ይዘገያል እንዴ?
ምን አሉኝ ደንበኛችን?
ከአስር ቀን በፊት withdraw ያደረጉት ከዘመን ቤት እስካሁን አልተመለሰም።
እዚህ አመልክተው ነበር ከዚህ በፊት።
አዎ
እሺ ደንበኛችን ስልክ ቁጥሮን ይንገሩኝ።
ዜሮ ዘጠኝ ሀያ
ሀያ ሰማኒያ ሰባት ሰማኒያ ሰባት ሰማኒያ ሰባት አስራ ዘጠኝ ሰማኒያ ዘጠኝ
አስራ ዘጠኝ ሰማኒያ ዘጠኝ በመስመር ላይ ጠብቁን።
እሺ
ደንበኛችን መስመር ላይ አሉ?
አለ
እሺ ጉዳዩ ስለሚመለከት አካል ተላልፏል እና ከእርሱ በፊት የቀደሙ ብዙ ደንበኞች ስላሉ ነው። ጉዳዩ በሚስተካከል ጊዜ ደውለን የምናሳውቁ ይሆናል።
እሺ አመሰግናለሁ።
እሺ ደንበኛችን ስለደወሉልን እናመሰግናለን። ስለ አገልግሎቱ ያሉትን ሀሳብ አስተያየት አሁን ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።